ጤና ይስጥልኝ። አሪፍ ሎዛ ነኝ። ባኮ ምድርዳ
ሰላም ነው። ትናንትና ማታ ማለት ነው እሺ በዚህ ስልክ በአሪፍ ፔይ ብር withdraw ሳረግ እሺ ወደ ቴሌ ብር እሺ እዛው failed ብሎብኝ ነው እዛው አየር ላይ ቀርቶብኝ ነበረ። ሪፖርት አሪፍ ትናንትና ነበር ገና ምንም ስለ result እሺ።
ሰጠኝላችለትና ትናንትና ሪፖርት አድርገው ነበር።
አዎ ትናንት ነው ያደረኩት። እስካሁን ምንም ያገኘሁት result የለምና እሺ ደንበኛችን አንዴ ሌለውት መስመር ላይ ይጠብቁኛል።
እጠብቃችኋለሁ።
እሺ ደንበኛችን መስመር ላይ አሉ?
አለሁ አለሁ።
እሺ ይቅርታ ስላስጠበቅኩ። ሀሰን አህመድ ነው ስሞት?
አዎ ሀሰን አህመድ ነው።
እሺ እ ወደ ከቱዌክስ ስፖርት ነበረ withdraw ያደረጉት?
አዎ አሪፍ ፔይ ላይ አዎ ነበርና አየር ላይ ቀርቶብኝ ነበር።
አዎ አዎ ገባኝ። ጉዳዮት ወደሚመለከተው አካል ተላልፎሎታል። የተስተካከለ ሰዓት አዎ ደውለን እናሳውቁታለን።
እስካሁን ድረስ ምንም የለም። ትናንት ገና ነው ሪፖርት ያደረኩት።
አዎ ገባኝ። ከእርሶ ፊት የተመዘገቡ ደንበኞች ስላሉ ነው።
አ፣ ወረፋዎት ደርሶ ሲስተካከልሎት ደውለን እናሳውቁታለን። ይቅርታ በመዘግየታችን።
አይ፣ በተቻለሽ አቅም እንግዲህ እሺ አሁንም ሪፖርት አድርግሎታለሁ።
አይ፣ እሺ ደንበኛችን፣ ሌላ ምረዳውት ነገር አለ?
የለም እሱም አም- እሺ እሺ፣ ስለ ደውሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን። እሺ